hello ጤና ይስጥልኝ ብርድ ቤት hello
ጤና ይስጥልኝ ጄሪ ማናገር እችላለሁ?
ማንን?
ጀሪ
ጄሪ የለችም ማን ልበል?
ከውብሸት shop ነው የምደውልልሽ።
ከየት?
ከውብሸት shop ነው የምደውልልሽ።
ውብሸት እሺ ጠብቀኝ አንዴ
ከውብሸት shop
ላስተላልፍልህ ስልክ ላይ ስላለ ብዬ ነው።
ምን ጄሪ ብለሽ ነው?
አይ አይ ቆይ ይቅርታ ብሩኬን ላገናኝ ነው ጄሪ የለችም።
ችግር የለም ወይ አንቺ አስታውቂልኛል።
hello
hello አቤት አቤት ጤና ይስጥልኝ አብሮ ይስጥልን ማን ልበል?
ከውብሸት shop ነው የምደውልልህ።
እሺ ሰብለ የለችም እንዴ?
አለች። አይ የጉንዶይኗን እንትኗን እንድታስገቡልኝ ብዬ ነው።
የምኗ
የአልትራ መቁረጫዋን ጉንዶይኗ ጋር አልትራ መቁረጫዋ የለችም። የሩ ያሉ አልትራ
የስፒኑ
የስቲኗ እኮ አለች። አልትራ የሮያል አልትራዋ
እሺ ገብቶኛል እኮ እሷ ታውራና በቴሌግራም እኔ ችግር የለም ወንድሟ ነኝ።
ምን አልከኝ
እኔ ስለማሰራው ነው ወንድሟ ነኝ።
ነው? እሺ አናውቅም። ለዛ ነው አልነገረችንም።
ችግር የለም እሺ በቃ የትኛው shop?
ጉንዶይን የሚለው shop
ምን አዎ፣ የሚልሽ?
ጉንዶይን የሚለው ጉንዶይን የሚለው shop ጋር አዎ ultra ጠፍታለች ነበረች። አሁን ወጣለች።
እዛ
አዎ
እሺ
እኔ እያስጠቀምኩ በቴሌግራም ብጽፍልኝ አሪፍ ነበረ። ብዙ ስራ ምን ስለያዝ shop ስም ነው?
አዎ አዎ፣ በቴሌግራም ጻፍልኝ ጻፍልኝ።
በቃ ላስልክልሽ በቴሌግራም ጉንዶይን የሚለው የ shop ኡን ስም አይደል?
እሺ አባቴ እሺ
እሺ እሺ እሺ
hello hello ወዬ አባቴ ስልክ የለኝም እኮ እንዴት አድርጌ ልክልሃለሁ?
እሺ እሺ አባቴ እሺ ስልክ የለኝም።
ዜሮ ዘጠኝ ዜሮ ሶስት ቴሌግራማችን
እ ዜሮ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
አስራ ሰባት አስራ ሰባት አርባ ሰባት በሽርላቸው እሺ